ለውጤ ነሽ ዋሽንግተን ሜዲካል ሴንተር በጎ ምን ልርዳዎት?
ዋሽንግተን ሆስፒታል ነው አባዬ?
አዎ፣ ዋሽንግተን ሆስፒታል።
እሺ እባክህን CT scan ማሰራት ፈልጌ ነበረ። patient ቷ እንትን ነው ያለችው አዎ፣ የት?
ሚኒሊክ ሆስፒታል ነው ያለችው okay፣ እሺ፣
እና ኦክሲጅን ያስፈልጋታል እሺ።
እና በቃ እሺ፣ አሁን ምን ተ- CT- ምን CT scan ነው የተፈለገው?
ም፣ normal እንትን contrast የሌለበት እኮ ዘም- እሱ ሆኖ ምን ምንድን ነው የታዘዘላት?
የ chest የ chest CT የ chest scan CT scan ነው።
አዎ chest CT scan okay፣ normal chest CT scan።
አዎ እሺ፣ አንዴ መስመር ላይ ጠብቁኝ።
እሺ
ሌላው ወዬ
without ነው አይደለ?
without contrast አዎ ሶስት ሺ ስልሳ ብር ነው።
እሺ okay፣ እሺ፣ አምቡላንስ እንላክልዎት?
ላክልኝ እባክህን okay፣ እሺ፣ የሚኒሊክ ሆስፒታል።
የሚኒሊክ ሆስፒታል አዎ okay፣ እሺ፣ አሁን ሶስተኛ floor okay፣ እሺ፣ አሁን ስልክዎትን አስተላልፋለሁ። ከ ambulance service ይደውልልዎታል።
አመሰግናለሁ የኔ ወንድም እሺ፣ እሺ፣ መልካም ቀን።
እሺ